હેલો હેલો
આવે સલામ આવે બેન તારે. આયશામાં
સમાજ
ይህን ለማቋረጥ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ። እሱን ይጫኑ።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ። እሱን ይጫኑ።
እሺ።